ሄሎ
ሄሎ ፊርዶስ ከቺፕቺፕ ነበር የምንደውልዎት።
እሺ ኤክሳ driver ኣችን order ይዞ መጥቶ ነበር እና ተቀያሪ ቁጥር ሰጥተውት ነበር አይደለ?
የምን አይነት ተቀያሪ ነው ያልሰጠሁት?
OK ሀምሳ ዛሬ ሁለት ይዞ ዜሮ።
መጥቶ ነበረ እሺ
ማለት ገ- እንትን ብሏል። አሁን ደውሎልኛል አድርሶ ኮድ እኮ ስለ- ልኬያለሁ።
አስረክበውታል? ተረክበዋል ማለት ነው አይተሙ?
አዎ
OK ከተረከቡ እሺ፣ እናመሰግናለን። መልካም ቀን